ጤና ይስጥልኝ ከጤና ይስጥልኝ ሞሃ ሞሃ ከማል ከ WePlus Solution ነው የምደውለው። እኛ application ላይ ተመዝግቦ ነበረ WePlus Solution። እሺ የተመዘገቡት እንደ አሽከርካሪ ነው ወይስ ለመጠቀም ነው?
ለመጠቀም እሺ ለመጠቀም ከሆነ WePlus Solution user ብለው ነው ማውረድ ያለ ቦታውን የተመዘገቡት እ አሽከርካሪዎች የሚመዘገቡት ላይ ነው እና Play Store እና App Store ላይ ያገኙታል። WePlus Solution user ብለው በማግኘት አሸናፊ የሚያደርጉትን referral code ማግኘት ይችላሉ።
እሺ በዚሁ አንድ ጥያቄ ልጠይቅሽ።
እሺ
እ አሁን ለምሳሌ የመንጃ ፈቃድ ያለው ለ driving እንትን የሚል ሰው መመዝገብ ይችላል ማለት ነው በዚህ በዚህኛው አዎ provider በሚለው WePlus Solution provider አዎ አሽከርካሪዎች ይመዘገባሉ።
እሺ በጣም ሰ
እሺ አመሰግናለሁ።